Hello Hello ሰላም ጤና ይስጥልን።
አብሮ ስለነ ሰላም በስልክ ነው።
ነበር የምደውለው ታምሳሉ።
እሺ ዛሬ ያልተቀበሉት product አለ? ይቅርታ
አዎ ተቀያይሮብኛል።
ምን ምን ምንድን ነው?
እኔ ነጭ ሽንኩርት ነበር ያዘዝኩት።
እሺ ነጭ ሽንኩርቱ የመጣ ደግሞ ዝንጅብል ዝንጅብሉን መልሰዋለኛ።
አልመለስኩትም። እኔ ከ- ከተቀበልኩ በኋላ ነው አየሁት ስራ ቦታ ስለሆነ አስቸኩዬ ተቀብዬ ቁጭ ስለዚህ ነጭ አደረኩት።
ሽንኩርት ነገ ይምጣሉት እና ዝንጅብሉ እንዲመልሱ ነው ችግር የለውም።
ይመልሳሉ። እሺ አጠቃላይ ሶስት ኪሎ ነበር ሁላችሁም ሶስት አንድ ኪሎ ያዘዘ- አዎ አይደለ?
አዎ እሺ እሺ፣ ነገ ይመጣሉ።
እሺ።
እሺ መልካም። እሺ እመልሳለሁ። ምንም ችግር አዎ የለውም።
የት ሰላም አካባቢ ላድርግ።
ይምጣሉት ግን? ይቅርታ እ?
የት አካባቢ ነው የሚመጣሉት?
መስቀል ፍላወር መስቀል ፍላወር።
አዎ እሺ ይመጣሉት። መልካም።
እሺ፣ አመሰግናለሁ።
ኦኬ